ሄሎ
ሄሎ ሰላም ጤና ይስጥልኝ። ቤት ቤት አዎ፣ ሰላም ነን።
አለን። ምን ነበረ?
በስት በዛ ብሩ የምንመላቸው በምንድን ነው? account ያለ account ነው transfer
እሺ፣ ስንት ብር አድርገህ ነው?
አንድ ሺ ዘጠኝ መቶ
መቼ ነበር ያደረከው?
ትሩስ ዳይ ነው
እሺ፣ ቤት ቤት ቁጥሬ ነው።
አ ቤት ቤት ስልክ ቁጥር ከይ ነው።
አባት በ በ በ- በአካውንት ስልክ ምንም ቁጥር ከይ ነው።
አላስገባም።
ቤት ቤት አካውንትክ አይ ስ- ስልኩ ዜሮ ዘጠኝ ንገረኝ። እሺ፣ ዜሮ ዘጠኝ አርባ አርባ
ሰማንያ ሰባት ሰማንያ ሰባት ስልሳ ሰባት ስልሳ ሰባት ሰማንያ አምስት
ሰማንያ አምስት አዎ
እሺ ትናንት ነው ያደረከው?
ትላንትና ቀኑ በስንት Tuesday ነው ያልከኝ?
አዎ Thursday ታ Thursday Thursday አዎ ዛሬ ሰኞ አይደለም አዎ Thursday ነው ተርስዴይ።
አዎ ትሩስ ዳይ ትሩስ ዳይ
እሺ ሄሎ አዎ እ አላገኘውም በማክሰኞ
ማማሰኙ
እ እ ለምንም ከአስራ አልሻ ከአስራ ሶስት የለም በአስራ አራት ሌው ካሽ አውት ነው
ዊዝድሮ አዘክ ነዋ አዎ ካሽ አውት ነው ምንም አላስገባም አካውንቱ ምንድን ነው
ዊዝድሮ አላረክም እንዴ አላዘዝክም
እ አላዘዝክም እንዴ ከአካውንት አ አ አ አ አዘካል አ
እሺ ቀኑን እ፣ በትክክል check አድርገህ ትነግረኛለህ ከ account history ውስጥ ገብተህ ይኸውና በስንት እንደነበረ እ
ብሩን አላገኘሁትም
መቼ
ቀኑ በስንት እንደነበረ
ቀኙ እም፣ እ ቀኑ በስንት ነበር
ቀኙ
ቀኑ አንድ ሺ አንድ ሺ ዘጠኝ መቶ አይ ነው ቀኑ date ኡ አካውንት እ
በስንት ነበር ዴቱ
በስንት